ውድ እህቴ ለአንቺ ነው በናሽ ስሚኝ በአንቺ ኮነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ የውለታሽ አትጠብቂ ክፉ ምላሽ ለማጋነን ባይሆንብኝ ከአንቺ ጋር ነው የሚያምርብኝ። እወድሻለሁ ቀይረው አልለውጠው